Hello hello
ይሰማዎታል?
ይሰማ ጤና ይስጥልኝ።
አብሮ ይስጥልን።
በ- ከአምስት ቀን ከስድስት ቀን በፊት የሆነ ስልኬ እምቢ ብሎኝ ብዬ አመልክቼ ነበር። አልተስተካከለኝ አልተስተካከልም እስካሁን
ከአምስት ቀን በፊት ማን ነው ቴሌግራም ስልክ ቁጥር ልከው ነበር?
አዎ ልክ ነበር። አስተላልፈናል። እስክ ከተስተካከለ በኋላ እናሳውቃለን ብቻ ነው ያላችሁኝ።
የላኩት ስልክ ቁጥር እስቲ ንገሩኝ።
ዜሮ ዘጠኝ ሰላሳ ዘጠኝ እሺ
ሀያ ሀምሳ አራት አርባ ስድስት ሀያ ሀምሳ አራት
አርባ ስድስት
account block ሆኖ ነበር ነው?
አዎ እንትን ነው wallet ኡ ነው ችግሩ። balance አያሳየኝም። ዝም ብሎ የለህም በቂ ብር ምናምን ይለኛል። ኦንላይን ለመጫወት ፈልጌ
እሺ በድጋሚ አስተላልፌልዎታለሁ። መልስ እናገኝ እናሳውቆታለን። አሁን በድጋሚ አስተላልፌልዎታለሁ።
እሺ